ማለት ነው።
ጤና ይስጥልኝ።
ጤና ይስጥልኝ።
ወይ ሰላም።
ከአሊፍ ቢ ነው የምደውለው።
ኦኬ፣ እሺ፣ እሺ፣ እናቴ፣ ደውለውልን ነበረ።
እሺ፣ እሺ በደንብ ዲቴይልን ልቀበሉት እና ላስተላልፍሎት ራሳቸው ኮንታክት ያደርጓችሁ።
እ፣ ስልክ ያለሽም እነሱ እዚህ ኢንድ ላይ የሚሰራ ሰው
አዎ ያው ባክላቲፕ ላይ የሚሰራ ፓርትነር ቶታል ነገር ነው የምፈልገው።
ገባኝ። ግን ፎ- ያው ለእነሱ ነው ሳሌት የምናደርገው እና እነሱ ራሳቸው እ፣ contact ያደርጋሉ እሷን
Okay በቃ ምን መሰለሽ፣ ከኛ ጋር በምን ወይ ከሌሎች ባንኮች ጋር የሰራችሁ ነው ያላ partnership ያደረጓችሁት እስካሁን ባንክ ታውቂያለሽ?
አዎ እሱ ለ gateway ያው አዎ እኮ ጌ- እንደ ጌ- እናንተ እንደ payment gateway።
officer አይደላችሁ?
አዎ ስለዚህ ከዛ ወይ እኛ ከተለያዩ fintech ኦች ጋር ስለምንሰራ እንደናንተ አይነት ማለት ነው። Just እሱን proposal ምን ላይ አብረን መስራት እንደምንችል proposal ያቀርቡልንና እ፣ እንደ agreement ተደርጎ አብረን ሰራ integration ላይ ነው። ምክንያቱም የእኛም digital payment system አለ። የእኛ ደንበኞች የእናንተን POS ተጠቅመው ክፍያ ቢፈጽሙ የእናንተን application USSD ውን ከእኛ